ወይ ሄሎ ሁንዳይ ሰላም ነው ወ- አለሁ አለን። እናንተ እኮ ያስገባችሁ የስድስት ሾፕ ነው አይደለ?
እ ትላንት ናጅ ትናንት አስገብተሃል?
አዎ
እ ቼክ ልከክ ነበር የስንት ሾፕ ላክ?
ሚኪ ጋ ቼክ መቶ ሺህ ጽፌ እኮ ነው የወጣሁት ትላንት።
ትናንትና?
አዎ እሺ ኦኬ በቃ እሺ ቼክ አደርገዋለሁ። እሺ ሶሪ በእናትህ ጫኝልኝ እሺ። ቀኑን ሙሉ አልሰራንም ዛሬ አላልክልኝም እኮ አላከውም እኮ ልክ በዚህ ያለው ገልብጬ እና- ልላክልኝ ብለክ እኮ ገልብጬ ልኬልሻለሁ። መጨረሻው ዜሮ አራት። አዎ አዎ ኦኬ እሺ በቃ
Thank you.